እንደዚህ ውሪ ውሪ ጌታ አንተ ቸቤ አንተ አይደለም እንዴ የምጠራ? አንተ ቸቤ አንተ አይደለም እንዴ የምጠራ? ምን አይነት ሰው ነው እባካችሁ? የት ነው ያለው? ና በሩን ዝጋ፣ በል ቆልፍ። ምን አይነት እንደው ኧረ ቸቤ እባክህ ምንድን ነው የሚለው? እንደ የሚለውን እራሱ እኮ እኔ በቅጡ አላውቀውም እኮ እባክህ Give me all that money, man. Give me all that money, man. I need all that motherfucking money. nigga. I'm gonna bust your ass if you don't give me the money. Make that shit quick, too.
Antes, chame.
Nigga, bust your ass.
Back, Open back.
that shit quick, ኧረ dog.
እባክህ ውይ ውይ ምን ቦታ Hurry አንተ up.
አንተ ቸቤ ቸቤ አንተ ቸቤ ኧረ ቸቤ አንተ ቸ- ቸ- ቸ- ቸቤ ቸቤ እሺ እሺ እሺ እሺ I'm not about to play with you, man. Open that shit.
ኖገን ኖገን ፕሊዝ Open it right Don't there.
get- then. I'm not about to play with you.
እሺ Wasting my time.
አንተ man. I'm gonna be in and out.
ቸ- ቸ- ቸቤ ኧረ ዶንኪ ዶንኪ Come on.
ዱ- ዱ- ዱ- ዱ- Make it quick.
ኖገን ኖገን ሰር
Hurry up.
አንተ ቸቤ ና እባክህ
Come here. Hey, come here. Sit down. Bitch, sit in it.
አንተ ምንድን ነው የምትሰራው እዚህ?
Make that door quick.
What are you acting?
Open the goddamn rice that I'm not about to What are play you acting?
with you. man. Get in this. dog. Come on, get in there. I'm not playing with you.
ምን- ምን- ምን- ምን- Get ምን- in there. Come on. Come on.
ኧረ ምን- ምን- ምን- Yeah, ምን- ምን open the እያደረግህ ነው?
goddamn rice that man. I'm telling you, man.
ኧረ እባክህ ዶንኪ ፕሊዝ ኧረ እባክህ እንዳትገድል እባክህ እባክህ ዶንኪ ላስ ፕሊዝ አንተ ሰውዬ ለምንድን ነው ዝም የምትለው ወይኔ እዚህ ቤት ጉዳይ አያልቅም መቼ
እሺ ይ- ይ- የ- የት አባክ ሄደህ ነው እስካሁን ድረስ የት አባክ ሄደህ ነው እዚህ ቤት ጉዳይ አያልቅም ወይኔ የዚህ ቤት ጉድ ትለኛለህ አሁን እዚህ ላይ አሁን ጉድ ታወራለህ ኦኬ፣ ኦኬ፣ ሰ- ምንድን ነው የሚለው
ሬጅስተሩን ክፈቱ ነው የሚለው ጋር ታውቃላችሁ ነው የሚለው ወይኔ ክበትና ውጣና ስጥ ኦኬ ኦኬ ሰር ኦኬ ኦኬ ኦኬ እኔ ታስጠው እንጂ Give me all that money, man. I'm telling you, I'm not playing with you. Now, ስጠው Make that shit quick. I ain't got no time, man.
ስጠው Give me all that shit, man. What the fuck you talking about? Give me all that shit. Yeah, I'm telling you. Yeah, that's all you got, man. That's all you got, old man. Man, give me your wallet and cell phone right now. Oh man, I'm not about to play with you.
ለምን ቦርሳ ቦርሳችሁን አምጡ ነው ስጠው የሚለው ስጠው Come on.
ስጠው እኔ የለኝም አልያዝኩም ስጠኝ ስጠው ስጠው ስጠው አንተ ስጠው ስጠው Yeah, give me that shit. Give me, give me your cell phone too. Give me that shit. Yeah, ምንድን ነው give me that shit, dog.
ይዘህ ሂድ።
Yeah, yours too. Where you want it?
ፈቃደኛ አለ እንዴ እሺ እሺ እሺ ይህ ብቻ ነው ወይ ያላችሁ አዎ፣ ይሄ ታታ ነው ሌላ ቦታ ካለ ስጡት አያስገድሉ ጋር ይሄ ብቻ ነው ያለው እንዴ እንዴ ባንጃ አጥቦ ጨርሶታል ባንጃ ልጅና ጠይቀው ብሎ The goddamn phone, at, man. I need your cell phone, son. Give me that shit.
ኦኬ ሰር ምን እያለ ነው ኦኬ እዚህ ጋር አለ ይኸው ራሽ ስጠው ስጠው ስጠው አቀብሉ እባክህ አቀብሉ
ይኸው ሰር I need the old man's cell phone too, and he's running.
ስንኳን ተስጠኝ ዩኒቨርስቲውን ስንት አያስገድሉ ጋር ታሰው
ሰጠው እኮ አንተ እንዴ ምን ይላል ይሄ? ምን አይነት ነው በቃ በቃ ምንም ነገር የለም እባክህ እንዳገልም ብለው እንዳገልም ብለው ውይ እንዳገልም ብለው እንዳገልም ብለው አንተ እንዳገልም ብለው
Make it quick, dog. You know what I'm saying? Alright, I'm not, I'm not coming wrong, man. Y'all playing too much. Man, that's all you got, man. Give me that shit, man. Fucking tell that's all you got. Man, your fucking phone, man. Turn around, turn around. Turn around. Don't call nobody. Don't call the police. Say shit. Nobody. I'm gonna come right back and bust your ass. Don't, don't. I'm telling you, I'm gonna bust your ass. Come back, say something. You all my special. I ain't get money from you. Shit. You pissing me off, dog. I'm gonna come back and get your ass. Don't call nobody. You call somebody. You understand? I'm gonna come and get your ass. You two old man, you owe me, nigga. I'm gonna come back and bust your ass. Don't call the police. Don't move. Don't look. Nothing. You ain't see nothing. I'm out.
እሺ
Don't look. Look over here. Don't look.
ሸቤ ሄደ እንዴ? ሄደ ወይ?
እኔ እንጃ ጋሽ ጣሱ ነው እስቲ የመስለኝ ቀና ቀና በ- ቀና ብለህ ይኸው እስቲ ቀሎኛል እኮ መሰለኝ ወይኔ ቀና ብለህ ይኸው እስቲ እስቲ ቀና ብለህ ይኸው። ቸ ቸ ቸ ቸብዬ ሄደ እንዴ? ሄደ ወይ እኮ ነው የምልህ።
እኔ አይመስለኝም ጋሽ ጣሱ እስቲ ቀና ብለህ ይኸው እባክህ። ይኸው እስቲ ቸቢያ please እባክህ እባክህ call nine one one
ሰዓቴን ጊዜን ስንት ነገር አጥፍቼ የመጣሁበት ለዚህ አምስት መቶ ብር ለማይሞላ ብር ነው እንትን ያልከኝ ካንተና ዘገየ ምንድን ነው መሰለኝ በሰዓት ያለ የመጣሁት አንተ ምን ነገር ነው እንዴ?
እንዴ እናንተ ግዴታ መጨለም ነበረበት እንዴ? ቀንስ ቢሆን ኖሮ መተው አድርገው ገንዘቡን ይዘህ ብትሄድ ኖሮ
አንተ አለ እንደ የቁብ ብር እንደገባ አረጋግጭ ቴክስት አደርግልሃለሁ ያልከኝ ቴክስ ካረኩልህ ከስንት ሰዓት በኋላ እኮ ነው የመጣኸው አንተ።
እሺ ታዲያ ብሩ የት ሄዶ ነው ይባላል ታዲያ አሁን?
እንዴ ያቺ ቀልቃላ ናት የቁቦ የቁቡ ሰብሳቢ ሊቀመንበር ነች ምናምን የምትባል ወይዘሮ ባፋና መታ እንዳለ የቁቡን ብር ሰብሰባ ይዛ ሄደችው።
ታዲያ ይዘው ከሄደች በኋላ text አድርገው የሆነ ነገር አድርጋ ታሳውቀኝ ነበር ለምን ታስለፋኛለህ አልቻልኩም ቴክስ ማድረግ። ጋሽ ጣሰው ካጠገቤ ትሩ ትሩ ትሩ ሲሉ ነበር። እንዴ
ታዲያ አይናችን እያየ አርባ ሺህ ብር ዶላር አመለጠን ነው የምትለኝ ምን አይነት ንግግር ነው የምታወራው
okay አሁን የሆነ ሆኗል። ያለፈው አልፏል። ያለውን እንካፈል።
ዩ ሽርፕ ማይ ከዚህ ላይ አብዳሃል እንዴ እኔ እኮ ኃይለኛ ሞቅ ያለ ብር እኮ ሰራለሁ ብዬ ነበረ እንደዚህ ቢሆን ኖሮ እንትን አለውም ነበር ከዚህም ያምርሃል እንዴ አንተ
እንዴ አባ አቡሽ አትገግም።
እንዴ ሙት penny አልሰጠም። ከዚህ ግን አንተ ስለሆንክ ብቻ የአንተን ሀያ ብር እሰጥሃለሁ። እሱንም እኔ በመሆኔ ነው። እንካ በል ኪስ ውስጥ አድርገውና እንትን አድርገው።
የምርህን ነው?
አዎ የምሬን ነው። ምን ነካ? ይሄ ይሄ ሳንቲም በትንሹ ማለት ነው የኔን ሰዓት ያቃጠልክበት ትንሽ በ- በስሱ የሆነ ካሳዬ ነው። ስማ እኔ ልንገርህ፣ እኔ የመጣሁት አርባ ሺህ ብር ሰርቼ አስራ አምስት ሺህ ብሩን ኮሚሽን እንዲከፈለኝ ነበር የመጣሁት። ለአራት መቶ ብር ምናምን ነብሴን አሽጥኸኝ፣ አሁን እዚህ ግ- ይሄ ነገር ካለፈ በኋላ ብር እንካፈል ምናምን ትለኛለህ። እንደ አንተ ሰው እንዳይሰማ እንትን እንዳትለኝ ፍሬ
በጣም በጣም ትገርማለህ። እሺ በጣም በጣም ነው የምትገርመው።
no፣ እሱ- እሱ- እሱ ምንም ችግር የለውም። ግን ይልቁንስ ይኸውልህ እኔ አሁን አ- አንዴ ልረዳ ፈ- እችላለሁ። የሚቀጥለው እቁብ መቼ ነው? እሱም በደንብ take care እናደርግና በደንብ ስራ ከሰራ በኋላ አንተንም take care አደርጋለሁ፣ ራሴንም take care አደርጋለሁ። የዛ- የዛሬ ወር ነው ወይስ መቼ ነው?
አቦ እሱን እርሳው። ያ የአንድ ቀን እድል ነበር፣ እሱ አምልጦሃል። ከዚህ በኋላ ጋሽ ጣሱ ሞኝ ይመስላል። እዛ ቤት ገንዘብ የሚያስቀምጠው ምን አይነት ጣጣ ነው በእናታችን! ብር እኮ መስራት አልቻለም እኮ እዚህ አካባቢ።
አንተ ምን አለብህ? እኔ ነኝ ጉድ ውስጥ ያለሁት። ይህ ገንዘብ በጣም ያስፈልገኝ ጊዜ ነበር። በጣም ወይ ወይ እዛ ጋሽ ጣሱ ሚስት ሬስቶራንት ሄደህ ትንሽ አስፈራርተህ የሆነ ነገር ታሾፋለህ እንዴ አንተ? ከጥብስና ከክትፎ ሁለት መቶ ምናምን ብር የሰራችሁን ነገር ሄጄ እዘርፋለሁ ብዬ ደግሞ ራሴን ሌላ ችግር ውስጥ ልክተት እና እንትን ልበል እንዴ? እንዴ ነፍሴ፣ እኔ እኮ ስንት ነገር እኮ risk አርጌ በፖሊስ መያዝ አለ፣ እስር ቤት መ- ስንት ተአምር ነገር አለ፣ መሞትም ሁሉ አለ እኮ። እንዴ እንዴ ሁሉ ነገር ይሄ movie ያረከው እንዴ እኮ ይሄ እኮ ትክክለኛውን life እኮ ነው የምናደርገው ያለ ነው friend።
ቶ ቶ በቃሽ። ሌላ የራሴን የሆነ አማራጭ እፈልጋለሁ። ያው ደግሞ ሀያ ብርህን ውሰደው። እሺ?
ጠጋበኛ